ጤና ይስጥልኝ ዋሽንግተን ክናማ
ሰላም ነው። እንዴት ናቸው?
እግዚአብሔር ይመስገን።
አለን አለን። እ ዶክተር አማሬ ዛሬ አለ
ዛሬ አይገቡም።
የለም? አይገባም። አ አዎ እሺ፣ ዮርዳኖስ አለ ዶክተር ዮርዳ- ዮርዳኖስ እ?
ቡልቡላ፣ የቡልቡላ ዶክተር ዮርዳኖስ ትገባለሽ?
የቡልቡላውን ስልክ ልስጦት ለቡልቡላ አ
ዜሮ ዘጠኝ ሰማንያ ስምንት እሺ፣ 0988 ዘጠና ስምንት
okay፣ ቆይ ልጻፍ። 0980 ቆይ ልጻፍ አንዴ። እሺ፣ እሺ፣ 09 ሰማንያ ስምንት 88 ዘጠና ስምንት 98 ሰማንያ ስድስት ሰማንያ ስድስት 86 86 አዎ እሺ፣ አመሰግናለሁ።
ችግር የለም።